ሰላም ጤና ይስጥልኝ። ቢጫ ኢትዮጵያ ሰላም ነኝ። እባክዎ ምን ልርዳው?
ሰላም አረፈድሽ። ትናንትና የማሽን እንዲጠገን አም- አመልክተን ነበር።
እሺ፣ በዚህ ስልክ ነበር ያመለከቱት?
አዎ በዚሁ ስልክ እሺ፣ አንዴ በመስመር ላይ ጠብቀኝ። ከሻባይ ሰቀላ ባርና ሬስቶራንት ነው።
አህ- አህ።
እዚህ ጋር እንደሚታየኝ ትናንትና ተመዝግቦሎት ነበረ። እስካሁን ድረስ አልመጡም።
አልመጡም።
okay፣ እሺ፣ ያው ወይ መንገድ ወይ ወረፋ ሆኖባቸው ስለሚሆን ትንሽ ጊዜ ይጠብቁ። አሁን ግን እኔ እንዳልመጡ አድርጌ መዝግቤ እልክሎታለሁ።
እሺ ድሮ ቶሎ ነው የሚመጡት ብዬ ነው። አፍ- ማሽን የተደቀነም ስለሚኖር
አዎ እሺ።
ያው ወረፋ እየሆነባቸው ነው የሚሆነው፣ ግን አስተላልፍሎታለሁ። አሁን እሺ፣ እሺ ሌላ ምረዳውት ነገር አለ?
በቃ ይሁን።
ለደወል እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚከተለው ድምጽ በኋላ ያስቀምጡልኝ። መልካም ቀን።